ጤና ኢትዮጵያ የበረሃ መረጃ ማዕከል በኩል ምን ልርዳዎት?
ሰላም ነው?
ሰላም ጤና ይስጥልን።
የስራ ቁጥር ማስታወቂያችሁን ሰምቼ ነበር። እንዴት ነው ልመዘገብ የምችለው?
ምን አሉኝ? ድምፅዎት አይሰማም።
የስራ ቁጥር ማስታወቂያችሁን ሰምቼ ነበረ።
የስራ ቅጥር
ማስታወቂያ አዎ።
እሺ
እንዴት ነው መመልከት ነው የምችለው?
ድምፅዎት ምንም እየተሰማኝ አይደለም፣ እየተቆራረጠ ነው። ምንድን ምን ነበር ያሉኝ? የስራ ቅጥር